ሄሎ ሄሎ ይሰማል?
ይሰማል። አሁን ማለት እሺ ከስታ ከ stand-up comedy የተደወለው
እሺ፣ stand-up comedy ለማየት ፈልገው ነው?
አዎ ለማየት ፈልገሽ ነው stand-up comedy?
አዎ እሺ፣ stand-up comedy ከበዓል በኋላ ነው ያለው። የዛ- ከበዓል በኋላ ደውሉሽ። አሁን የለም።
እሺ
እሺ፣ እሺ፣ እናመሰግናለን። ቻው።
ቻው እሺ፣ ቻው።
ቻው